ማነው ስሙ? location ኑን ጠይቅ።
ሄሎ ሄሎ፣ ሰላም ጤና ይስጥልን።
አብሮሽ ስልክ ከችብችብ ነበር የምደውለው።
እሺ የኔ ነሽ መስ አይደለ?
አዎ ይቅርታ፣ የቀረቦት product ምን ነበር?
ሽንኩርት ነው። ቅድም ልጁ ደውሎልኝ ነበር አውርተናል። እስኪ ነገ ላሳውቀው ማለት ነው።
okay፣ ምን ጸጋ group ላይ ነው?
ግ- group ኡ ላይ ሆኖ አንድ ላይ ሰላሳ ምናምን ልጅ ተጠረቃቅሞ አንድ ላይ ስለመጣ እሺ፣ ልናውቀው አልቻልንም። ቢሮ ስለሆነ ደግሞ ማስመዘን ምናምን አልቻልንም።
እርሶ ኖት admin?
አዎ በሀያ ስድስት ያዘዙት አዎ አጠቃላይ ስንት ኪሎ ነበር? ይቅርታ፣
አጠቃላይ ስንት እንደሆነ አምሳ ምናምን ነው። ስንት ነው እርግጠኛው ነው። ርቀቱ ጋር ነው ያለው አላወቅኩትም።
የኔ ነሽ ለምሳሌ ሀያ አምስት ኪሎ ነው ያዘዙት ሀያ አይደል?
ሰባት ሀያ ሰባት
የኔ ነሽ ሀያ ሰባት ሀያ ሰባት አዎ ሀያ ሰባት ነው።
እርግጠኛ ነዎት በእርሶ admin ነው?
አዎ በሌላ እድሜ አድርጎት ይሆን ግን በእኔ ነው ለእኔ ነው ሁሉም የመጣው ለእኔ ነው።
okay።
ይሄ እንትኑም የመጣው አካባቢ ነው የሚመጣሉት? እሺ፣ እ?
የት አካባቢ ነው የሚመጣሉት?
አራዳ ከሶራምባ ሆቴል ፊት ለፊት
አራዳ ሶራምባ ሆቴል።
አዎ አራዳ ፍርድ ቤት ማለት ነው።
እሺ፣ ስንት ኪሎ ነው የጎደለቦት? ጎደሎ ነው አይደል?
አምስት አምስት ኪሎ ነው የጎደለው።
እ፣ እሺ፣ እሺ፣ መልካም።
እሺ እሺ እናቴ፣ ሰላም እንዳይስጥሽ።
እሺ